ጤና ይስጥልን ማንጋባ ጤና ይስጥልን።
እንዴት ነሽ? ማ እግዚአብሔር ይመስገን።
ይሄ ምን ነበረ? ሪ- Renault ለ- Renault ተሸጠ እንዴ?
Renault Kangoo B ስልሳ አንድ ሺ
ነው አለኝ
በእጅ ስንት ነው የሚለው
አለን አባት
እኮ በእጅ ስንት ነው? ባንክ ስድስት መቶ አመሳጭ ያለው አንድ ሚሊዮን ብር
በእጅ አራት መቶ ማለት ነው እ?
አዎ፣ አንድ ሚሊዮን ብር ባንክ እናወጣለታለን።
ገብቶኛል። እኔ አራት መቶ ሺህ ብር አለኝ ማለት ነው። በቃ
እሺ እ? አ ስድስት መቶ ታመቻችሉኛላችሁ?
ስድስት መቶን እናመቻችሎታለን። ቀሪውን cash ከፍሉናል አራት መቶ ሺህ ማለት ነው።
እኮ አዎ፣ እኮ ሶስት መቶ ሺህ ብሩን ባንክ እናመቻችሎታለን። ቀሪውን ይከፍሉናል። ሰባት ባንክ መቶ ሺህ የሚመቻችሁ ስድስት መቶ ሺህ ያለ hello manual ኡን አይደል አባት ሁለት ሺህ ሞዴሉ
ሁለት ሺህ አንድ ነው የሚለው ቢ ስልሳ አንድ ሺህ ቤት
እሺ
እ? አይሰማም ወይስ ሄሎ ሄሎ